ሄሎ ሄሎ ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጠል ከሁዳ ባይክ ማኒፋክቸሪንግ ነበር የምደውልልሽ። ጽዮናዊት ነሻ?
አዎ።
እ፣ በጀታነት ምን ትጉታት ምን አልሽ? እሺ
ነ- ክፍት ቦታ ስላለን ነገ የጽሁፍ እ፣ ፈተና አለሽ ሁለት ሰዓት ላይ ለቡ መብራቴ ለአርሴማ ፊት ለፊት ይገኛል ቢሮአችን።
ምንድን ነው ያልሽኝ ስሙ?
ወዳ ባይክል ማኒፋክቸሪ
እም፣ እሺ
ትመጫለሽ?
እ፣ እስ- ም- ምን- መልሽን ደግሞ
ኦኬ እሺ።